አቤት hello አማኒ አቤት አቤት ሰላም ነው እንዴት ነህ እግዚአብሔር ይመስገን ደህና ነህ?
ከ Best Bet ነው እ እ የምደውልህ ከቤስት ቤት ነው የምደውልህ አ አ አይቼ አውቄ እሺ እ banner አሰርተሃል አዎ እኮ አሰርቼ ቪዲዮ ስለትና ልኬ ነበር እኮ እኔ።
ይኸውልህ አሁን ምን መሰለህ አሁን እዚህ ጋር የላከው ቪዲዮ ቪዲዮ ብቻ ነው የላከው ቪዲዮ ፎቶ ላክ- ይሄኛው ቪዲዮ የምን shop እንደሆነ አናውቅም አይ ፎቶ አይደለም የምንፈልገው እኛ እሺ ፎ shop ኡን ሾ- ያ- ያስሩን shop ስም ላክልኝ ስሙን ላክልኝ አ ቪዲዮ ቪዲዮዎቹ ላይ reply reply እያደረክበት እ ይሄ አሁን ለምሳሌ የሆነ ቪዲዮ ይላከዋል አይደለ ተከታታይ አራት አ አ የተለያየ shop ነው ወይስ የሁሉም አንድ አይነት- አንድ አይነት shop ነው የተለያየ ነው የተለያየ ስለዚህ እነሱ ላይ reply እያደረክ የዚህ shop የዚህ shop አድርገህ ብለህ reply አድርግበት እሺ okay እኔ ደግሞ አንድ ነገር የምልህ አንድ ነገር የምልህ አንድ shop ላይ ሁለት cashier አለኝ አንድ shop ላይ ሁለት cashier አለኝ እሱን አንድ አንድ- ሁለቱ የሁለቱ ስም አንድ አድርጌ መላክ ነው
አይ shop ኡን ብቻ ነው የምትልከው cashier ኡን አንፈልገውም እኛ የካሸሩ የሾፑን ስም እ reply reply እያደረክ ላክልን እሺ ቪ- ቪዲዮ ላይ እሺ እሺ እሺ እሺ በደንብ እሺ እንደዛ እያደረክ ላክልን እሺ እሺ